ሚያስቴል ትምህርት ቤት
አብሮ ይስጥልን።
እሺ ምን ልርዳው?
ዳዊት አሶሳ ነኝ።
ዳዊት አሶሳ አ፣
እሺ ዳዊት ምን ነበር?
ሚጫን ነገ ጀር ነበረ። ማን ነው ያለው?
ኦኬ እሺ ጠብቀኝ አንዴ። ተስሽ ላብ
ሄሎ
አቶ ሱስ ወይዬ ዴፍ
ሄሎ፣ ሄሎ ወይዬ ዴፍ
ወይ ተስሽ
ሰላም ነው አለሁልሽ።
አለ ማለት
ልኬልሻለሁ። እስቲ እ፣
ምን ሰፖርት ላይ ምን ሚጫ ነው ጀር ጀር ብሬ የሚለው ሾፕ
ምን እንትን አለ ላክልን። እኔ ትንሽ ቆይበዋል የሆነ ነገር ክሬት እያደረኩኝ ስለሆነ እም።
ወይ እንትን አለ link ላክልን ብለህ next next ማድረግ እኮ ነው።
አዎ ግን እንትን አለው በእናትህ የ shop አቃቂር ስላለው እምቢ እምቢ እያለ እኮ ነው። አንተ ብትጭነው ይሻላል።
በቃ እሺ ላክልኝ፣ ትንሽ ቆይበዋል። እሺ ላክልኝ። እሺ፣ ልኬልሃለሁ support ላይ እሺ፣ እሺ።